ጤና ይስጥልን። ሄሎ ቪዛ አለም ነኝ። እባክዎት ምን አይነት መረጃ ልትሰጥ?
ሰላም ነው። እንዴት ነሽ?
እግዚአብሔር ይመስገን። ሄሎ ነኝ።
አለን አለን። እንትን ነበረ information ልጠይቅሽ ነው።
እሺ፣ እሺ።
የልደት ካርድ የ- ከወረዳ ክፍለ ሀገር አምጥቼ ነበረ፣ ገጠር ማለት ነው።
እሺ ደንበኛችን
እና ለፓስፖርት የጀርባ ማህተም ያስፈልገዋል?
እስኪ አንዴ ላጣራለሁት። መስመር ላይ ጠብቁኛል። ደንበኛችን እሺ፣ ጥሩ።
የጀርባ ማህተብ ነው ያሉኝ አይደል?
አዎ፣ እጠብቃለሁ።
እሺ።
ለ-
ደንበኛችን መስመር ላይ ነው።
አዎ፣ አዎ።
አዎ ደንበኛችን ያስፈልጋል። እርስዎ አጋ- ካወጡበት ቀበሌ እ፣ ለእነሱ ይነግሯቸውና እነሱ ደግሞ ለወሳኝ ሁነት እ፣ ይነ- ይልኳቸ- ይልኩሃል ማለት ነው።
okay። እሺ፣ ስለዚህ ያስፈልጋል ደንበኛችን።
እሺ። አመሰግናለሁ።
እሺ ሄሎ ቪዛ ስለ ደወል እናመሰግናለን። መልካም ቀን ደንበኛችን።
እሺ፣ thank you thank you።
እሺ እሺ።